ሄሎ ጤና ይስጥልኝ ቤተሰቦች ከዳር ነኝ የምልጠው
እስካሁን ምንም የገባኝ ነገር የለም። ልጅ ነው።
እሺ ንገረኛል የቤት ቤት ቁጥርን አባ
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ
ሀያ ሶስት ሀያ ሶስት
ሰባ ዘጠኝ
አሁን ደውለህ ነበር አይደል አባ
አዎ እኮ አባቴ አሳውቀንልሃል እኮ ይኸው መጨረሻ ላይ ነው ያለው አንተና
እሺ እንጠብቃለን አይደለም ይገባል ክሽ በኋላ ምናምን
አዎ አባቴ ይኸውልህ ተራ እኛ ራሱ already አሳውቀናቸው እነሱን ነው የምንጠብቀው እና እኛ ራሳችን confirm እናደርግላቸዋለን እሺ
እሺ እሺ እሺ ይገባል።
እሺ እኛም እናመሰግናለን መላምሽ